hello hello የአንድ order ይዤ ነበርና የ driver order አስወጥልኝ ብላቸው እያለኝ ነው ልጁ። ምን ይሽ ምን ላድርግ?
order ነው የ driver order ነው assign አዎ ተብሎ እያለኝ።
ተጽፎበታል።
እ?
assign ተብሎ ተጽፎበታል።
ም- ምንም የተጻፈበት ነገር ምንም የለም። ብቻ ግን በ- አውጥ- አ- አስወጡልኝ በላቸው ምናምን እያለኝ ነው።
ማን ነው እንደዛ የሚለው? order ኡ ያንተ አይደለም እንዴ?
order ኡማ ይዤዋለሁ፣ ግን ከዛ አስወጡልኝ በያቸው እኔ ራሴ መጥቼ ወስደዋለሁ ምናምን እያለኝ ነው።
እስኪ order number ኡን ንገረኝ።
እሺ ዜሮ አራት ሰላሳ ስድስት ዜሮ አራት ሰላሳ ስድስት ሰላሳ ስድስት አንድ የጠብቀኝ መስመር ላይ እሺ።
እሺ እያየን ነው እያናገርኳቸው ነው። እያናገርኳቸው ነው።
እኮ ማነው አንተ?
እኔ ሰፋ ነኝ ሰፋው እኮ ሰፋ ዳንኤል ላይ እኮ ነው ያለው። አንተ አንተ ላይ አይደለም ዜሮ አራት ሰላሳ ስድስት ያለው
እኮ እሱ እሱም ይዞት ነበር መሰለኝ እንግዲህ በ- በ- እኮ አይደለም። ኦርደሩ የሱ ነው።
እ?
order ኡ የሱ ነው የራሱ ነው እሱ ነው ራሱ ነው ያዘዘው። የራሱ ስለዚህ- order ነው።
ልስጠው?
ስለዚህ ምግቡን ካወጣው ስጠው ምግቡ እሱ ትንሽ ከእኔ- ከእኔ ጋር ወጥቶልሃል። ካንተ ላይ እኮ አይደለም ሲጀመር ያለው እሱ-